ጤና ይስጥልኝ ሁሉ ስፖርት ነው ባክዎ ምን ልርዳዎ?
ጤና ይስጥልኝ አብሮ ይስጥልን
transfer deposit ለማድረግ አይሰራም ምን ሆኖ ነው?
technical የሆነ ችግር አጋጥሞን ነው ሌላ አማራጭ ስላለ አሁን በምነግርዎት አማራጭ ማስገባት ይችላሉ
ማውጣት
ማውጣትም እንደዛው አሁን የፈለጉት እርስዎ ምንድነው deposit ነው ወይስ withdraw?
withdraw withdraw ነው ማስወጣት ነው የፈለጉት እሺ በምነግርዎት አድርገው ማውጣት ይችላሉ እሺ withdraw ላይ ሲገቡ branch payment የሚል አለ አይደለ ከዛ ላይ እዛ ውስጥ ይገቡና እስከ አምስት ሺህ ብር ነው ማውጣት የሚቻለው አሁን
ከዛ በታች ከዛ በታች ይችላሉ maximum ኡ ነው አምስት ሺህ
እሺ ከዛ የሚፈልጉትን ገንዘብ መጠን ያስገቡና ከዛ withdraw ይሉታል
እሺ ድጋሜ ማለት ነው
አዎ ይገቡና amount ኡን ይጽፋሉ branch payment ጋር ነው የሚገቡት እሺ ይገቡና የገንዘብ መጠኑን አስገብተው request ሲሉት withdrawal code ይልክልዎታል
እሺ ከዛ withdrawal code ኡን screenshot ያደርጉና በቴሌግራም ይልኩልናል
እኔ መልሼ ማለት ነው አዎ withdrawal code ኡን ስለምንፈልገው ነው እሱን በቴሌግራም ይልኩልናል በቴሌ ብር እንዲገባልዎት ነው የሚፈልጉት ወይስ በ CBE
በቴሌ ብር እሺ ቴሌ ብር ላይ ስምዎት ማን ነው መሀሪ ሀጎስ ከሁሉ ስፖርት ላይ
እኩል ነው ተመሳሳይ መሆን ስላለበት ነው ከዛ ሙሉ ስምዎትን ስልኩን እና withdrawal code ኡን በቴሌግራም ይልኩልናል ማለት ነው ከዛ እኛ እናስገባልዎታል
እሺ ቁጥር ያዙ የኛን የቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
ዘጠኝ ሰባት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
አ?
ዜሮ ስድስት
አመሰግናለሁ